ጤና ይስጥልኝ ማለት የማኮም ልርዳዎት?
مم. كابتا لي بر بعريف آه، فايلة هو السبورت آه، رشح لي ثاني رماني
ይቅርታ ደንበኛችን አማርኛ መናገር ይችላሉ?
اوكي كابتا لي بر بعريف فاي ود هو السبورت عراش بر اسالف نبر ترانسفر አድርጌ ነበር ሶስት ሰዓት አካባቢ ጠዋት እሺ
آه، ከዛ በኋላ ደግሞ አነጋግሬ ነበር። አሁን ደውዬ ነበርና እናንተ ጋር እሺ ወደ ቴሌግራም attach አድርግልኝ ምናምን ተብዬ ነበር። ያ screenshot አንስተህ attach አድርግ ያለውና
እሺ ማን በሚል ነው ቴሌግራም ላይ ላኩልን?
ያ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት የሚል ቁጥር ስልክ ሰጠኝ ነበር።
እሺ እርሶስ የእርሶስ የቴሌግራም ስሞት ማን ይባላል?
እ፣ ቴሌግራም ፍሪማን
እሺ ደንበኛችን የላኩት screenshot ደርሶናል። ተስተካክሎ እንዳለቀ እናሳውቀውታለን።
እሺ
እሺ መልካም ምሽት ይሁንልዎት።
እሺ